ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳው?
ስለ በቀደም ለነገ ቀጥሮኝ ነበሩ አድራሻን እንሰጥሻለን አስታውሽኝ ያላችሁኝ ነገ ነው የተቀጠርኩ። አድራሻን አልነገራችሁኝ።
OK በዚህ ቁጥር ነበረ ተመዝግቦ የነበረው?
አዎ እሺ text እያደረግን ነበረ። አልደረሶትም text?
አላገኘው እሺ አልገባልኝ።
አሁን በዚህ ቁጥር እንልክ እ አሁን እንልክሎታለን text እናደርግሎታለን።
እሺ እሺ እሺ፣ መልካም።
እሺ።